Alo. Alo. Elam. Alo.
ወይ አይሰማም?
ኦ ደ- ደሬ ስፖርቲ
እንዴት ነህ?
አለክ ልክ ነህ?
ጅራ ጅራ ከም
ያስችርታ
ሆነ ጅራ ነው
ነመቸው
ನಮಿಸಿ ಅಮ್ಮ ಗಲ್ಗಲ ಕನ ಅಬ್ದೇನ್ ಬಿಲ್ ಬಿಲ್ ಐತಿ ಬೈ ಗಬ್ಬಿ ಗಾನ ಅಚ್ಚ ಮಸಲ
ያተው ማን
ಹ್ಮ್
በጣም እንትን አለ እንዴ ትላንትና
አዎ እባክህ በጣም ተሰምቶታል በዚህ ላይ አይ ተቆፋ ጀሮ መቶ በቃ ማንም ሳን ያረተጀደ
እ፣
ኤክስፒሪየንስ እዛ ግምገማው ላይ ፈየራ እንደውም እሱ አልደወለትም ገና አገኛለሁ አገኛለሁ ነው ብሎ እንትን ሲል የነበረው
እ፣
እኛ በሰዓት እዛ ቀን አነሳለትም ነበር እያም አነሳለትም ዮሐንስ ዴቅ አልመለሰልም ከዛን እኔ እንደውም እ፣ ማታ ሄጄ ያገኘሁት አንተ ስትደውልልኝ ዌይቲንግ እየገባ ካልነበር የሆነ ሰዓት ላይ ሄሎ አሉ ሄሎ ሄሎ ሄሎ